hello ሰላም ነው ቤተሰብ? hello አለው እንዴት ነህ?
እንዴት ነሽ?
ይሰማኛል አይሰማም? ደህና ነኝ አለው።
hello
hello ይሰማኛል። ንገረኝ ምንድን ነው?
ምን እንድታስተካክል ነው? እነ
order ነበሩ ንገኝ።
እሺ ዘጠና ስድስት ሀያ ሰባት
ዘጠና ስድስት ሀያ ሰባት ማን ነው ስምህ?
ሰለሞን እሑድ ዛሬ ሀምሳ አምስት ብር አይደል መነሻማ? ዝናቡ ደግሞ እየዘነበ ነው።
አይ መነሻ ሀምሳ አምስት ብር ነው እንጂ እ የት order ነው?
ከሜክሲኮ ሜክሲኮ ዶርድ ወደ ሜክሲኮ ሜክሲኮ ከፉድ ዶርድ ከሜክሲኮ
ከፉድ ዶርድ ወደ ጥቁር አንበሳ ላይ ሁለተኛ እንትና ምን ነበር የሆነ ህንጻ ላይ ነው አዩሻሽ አልፎ እዛ ወደ ፒያሳ የሚወስድ መንገድ ከቴዎድሮስ እኮ ደግሞ አርባ ይጥቆለ አምስት ብር ነው እሑድ ሲሆን መነሻ። የዝናብ ደግሞ አሳውቁ ለቲም ሊደር አልበራም። እየዘነበ ከሆነ ለቲም ሊደር አሳውቅና ሲስተም ላይ ይበራላችኋል።
እሺ በቃ ጨምሪልኝ ይችላል ጨምሪልኝ። አየዋለኝ፣ የትኛው?
ፒኑን አየዋለሁ። የዝናብ ምናምን ግን አይጨመርም። የእሑድ ብቻ ነው የሚጨመረው።
እሺ አሴቴልሽ ሄሎ
አቤት ሰላም።
ዳገት ነው ወደ ወደ ፒያሳ ነው የሚሄደው ለክትሽ ጨምሪልኝ ጥቁር አ- ጥቁር ምን?
አንበሳ ሲሆን ወደ ለ- ጥቁር አንበሳ አይደለም የሚሄደው ይኸውልሽ እ፣ ትላንትና ይዤ ዲስቲን አስደርጌያለሁ ትላንትና ከስተመሩ ተሳስቶ ለክቶ ማለት ነው ደውለሽ ምን ጠይቀሽ አልከኝ?
ያስመጣል ድምጽ ታፍኗል፣ አይሰማኝም። በኤርፎን ነው የምታወራኝ ወይስ?
አረ ኖርማል ለማውራሽ ነው ግታቤ እሺ ሰለሞን፣ እሺ ምንድን ነው?
ከስተመሩ ላይ እዚህ ቅርብ ቅርብ አይደለም ያለው ዳገት ነው የምወጣው ወደ ፒያሳ ወደ ቴዎድሮስ አደባባይ ያለው ገብረ ማርያም እሺ፣ ጥቁር አንበሳ እኮ አይልም ዲሴ ነው የሚለው።
እኮ ለክተሽ እንትን በይልኝ ቻው